ጤና ይስጥልኝ ጉዳይ ነው የምንለብሰው።
አብሮ ይስጥልን። እንዴት ዋላችሁ?
እግዚአብሔር ይመስገን።
እዚህ ተክ አካባቢ ሆኜ የቤት እ, ረዳት ፈልጌ ነበር።
መልካም። እሺ፣ አያት አካባቢ ነው ሰሚት ነው።
አዎ፣ ሰሚት ኮንዶሚኒየሙ አካባቢ
እሺ፣ ስሞት ማን ልበል?
ውዴ
ውዴ ማን?
ሽቶ
ውዴ ማን? ይቅርታ ውዴ ሽቶ
ሽብሩ። እሺ፣ ለተመላላሽ ሽቶ።
መድኃኒት- እ?
ሽቶ ሽቶ
እሺ፣ እ፣ በተመላላሽ ነው አይደለም የሚፈልጉት ባለሙያ?
እ፣ አጠቃላይ አይኖራችሁም ብዬ ነው። አይኖራችሁ እንደ አጠቃላይ ሄሎ ሄሎ ሄሎ